hello
hello ጤና ይስጥልን ቤተሰብ እንደት ነው? አዎ ብዙ አላገባማ። ምንድን ነው ችግሩ? ምንድን ነው?
ምንድን ነበር የሆነብህ? withdraw አድርገህ ነው?
አዎ
ስንት ብር?
አንዱ ሁለት ጊዜ ነው። አንዱ አንድ ሺህ አንዱ ዘጠኝ መቶ ብር ሁለት ጊዜ ነው።
እስኪ Best Bet ቁጥር ንገር ልሂልህ። Best Bet ቁጥር ንገረኝ ልሂልህ።
እና የ Best Bet ቁጥር አዎ ስልክ ቁጥርን
እ ዜሮ ዘጠኝ ዜሮ ዘጠኝ
አ- ሁለት ሁለት ሁለት አይነት ነው። አንዱ እ ዜሮ ሰባት ዜሮ ሶስት ተሳፋሪ ነው።
ዜሮ ዘጠኝ ዜሮ ሰባት አይደለም ዜሮ ስድስት አይደለም ዜሮ ሰባት ዜሮ ሶስት ተሳፋሪ እሺ ዜሮ ሰባት ዜሮ ሶስት ሶስት ዜሮ ሰባት ዜሮ ሶስት
እሺ
ሰባ ሁለት
ሰባ ሁለት
ዜሮ አራት
ዜሮ አራት ሰማንያ ስድስት
እስቲ ልንገር ቆይ ዜሮ ዜሮ ሰባት ዜሮ ሶስት ሰባ ሁለት ዜሮ አራት ሰማንያ ስድስት በዚህ የለም በዚህ ቁጥር
ሁለት ሶስት ቀን በፊት ነው አይደለም Best Bet ቁጥርን አላገኘሁትም በዚህ እስቲ ድጋሚ ንገረኝ ያ ድጋሚ ንገረኝ ዜሮ ሰባት ዜሮ ሶስት
እሺ
ሰባ ሁለት እ ዜሮ አራት እ ሰማንያ ስድስት በዚህ የተከፈተ የለም Best Bet account ን የከፈትክበትን ቁጥር ነው የምፈልገው ያ Best Bet account የከፈትክበትን ቁጥር
ያው ነው ይሄ ነው ዜሮ ስታይ አይደለም
እሺ አግኝቼዋለሁ ያ
ስንት ብር ነበር ያልከኝ አንድ ሺህ ብር
መቼ ነበረ
ሶስት ቀን ነው አ- ሶስት ቀን ነው አራት ቀን ምናምን ይሆናል። አሁን
እሺ አራት እ?
መቶ ነው ያልከኝ አራት መቶ
ያ አራት መቶ ነው ያልከኝ አይደለም አንድ ሺህ ብር እሺ
አይቻለሁ።
አዎ ቆይ እያየሁልህ ነው። እስቲ balance ብሏል። አሁን check አድርገው account ገብቶላል።
ያ አሁን ገብቶላል። check አድርገው
እሺ ሁለት ወደ ጊዜ ብር- ያ ቴሌብር ወደ ቴሌብር ገብቶላል። አሁን check አድርገው።
ሌላ አላ እሺ ንገረኝ።
ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ሰባ ስድስት ሰባ አምስት ሰባ ስድስት አርባ አምስት አ ስንት ነበር በዚህ?
ዘጠኝ መቶ
ዘጠኝ መቶ ብር።
አ
ይሄስ መቼ ነበረ?
አ ቀኑ አንድ አይነት ነበር።
አንድ አንድ አይነት አይደለም እና ይሄ ት- ዛሬ የዛሬ ዕለት ነው የትናንት ነው።
እሺ ስንት ነው ያልከኝ?
ዘጠኝ መቶ ብር
እሺ እያየሁ ነው። እሺ አባ
እሺ
ስድስት መቶ የለም እኮ ያ ስድስት መቶ ዘጠኝ መቶ ነው።
የለም ከ ዘጠኝ ዘጠኝ መቶ ማለት
አ
ከሰላሳ ጀምሮ የለም
አ እ
እሺ በዚህ- በዚህኛው ቁጥር ነው ያደረከው
አ ይሄ account አላ
ሌላም አለ account አ
እሺ ንገረኝ ሊልክ
ሶስት አስራ አምስት
እሺ አስራ አምስት
አ አስራ ሰባት
አስራ ሰባት ሀምሳ ዘጠኝ
ሀምሳ ዘጠኝ ሀያ ሰ- ሀያ ሰባት
ሀያ ሰባት አ
እሺ
ወይስ ይሄ መ- መቼ ነው? ዘጠኝ መቶ ያለው በዚህ ነው አዋ ይመስላል። ይሄ ጉሳ account ነበረ
እሺ ራሳራ
ሄሎ
ሄሎ
ሄሎ አባ
ሄሎ ሄሎ
ዘጠኝ መቶ የለም በዚህኛውም የለም ሌላ አለ እንዴ?
አዋ hello
ሄሎ አ ዘጠኝ መቶ በዚህም የለም ቀኑን ወይስ ተሳስተ እንዳየው መቼ ነበር?
በቃ ሌላ እፈልጋለሁ። አስር ውስጥ አስራ አምስት
ሌላ አ
እሺ ዜሮ ዘጠኝ አስራ አምስት አስራ አንድ አስራ አንድ ዜሮ ስምንት ዜሮ ዘጠኝ ዜሮ ስምንት ዜሮ ዘጠኝ እም
ቀኑ በስንት ነበረ?
የሁለት ቀን ማ የሁለት ቀን በፊት ነው።
ትናንት ማለት ነው? አዎ አ እዚህኛው ላይ ዘጠኝ መቶ ይሄም ባላንስድ ሆኗል ገብቶላል።
መቼ
ትናንት ገብቷል ይላል ዘጠኝ መቶ እ፣ ዛሬ ነው የገባልክ።
ሁለት ጊዜ ነው። ሁለት ጊዜ ነው።
አንዴ ገብቶላል ዛሬ አዋ ትናንት የሞከርከው ዛሬ ይገባ አለ ዘጠኝ መቶ አዋ ሌላ የተሞከረ የለም ትናንት አንዴ ብቻ እ- ተሞከረ ያለው እስከ አ አንዴ ብቻ ነው የተሞከረ ያለው
እና ሁለት ጊዜ አይሆንም።
አይ ሁለት ጊዜ አልተሞከረም በዚህ ስልክ አንዴ ተሞክሯል እሱም ባላንስ ሆኖልሃል ገብቶልሃል እሺ ዜሮ ስታ አስራ አምስት
ሌላ ነው ይሄ?
አዋ
እሺ ዜሮ ዘጠኝ አስራ አምስት አስራ አምስት እሺ
ሀምሳ አራት ሀምሳ አራት ሰባ ሶስት
ሰባ ስንት ነው በዚህኛውስ?
ሰመቶ ብር ነው።
በዚህ ዘጠኝ መቶ የለም የትናንት
የ- ትናንት ከአንድ ቀን ጀምር በቃ
እሺ ዘጠኝ መቶ የለም በዚህ ማባ ከሰላሳ ጀምሮ የለም እሺ እኮ ይፈልጋል። አይኔ ቀና የአካውንት ይነግራል። ግን
እሺ የሰባ ሁለት የመጀረ- የመጀመሪያው ነገር እኮ የት አለ አላገባም።
ሺህ ብሩ አዋ አንድ ሺህ ብሩማ ባላንስ ሆኗል አ ባላንስ ሆኗል አንድ ሺህ ብሩ አላገባም። ባላንስ ተመለስ።
ቼክ አድርገውና ትንሽ ቆይተህ ደውልልን እሺ እሺ